ነው። ሰላም ጤና ይስጥልኝ። ቤስት ቤት
ትኬት ለማረጋገጥ ፈልጌ ነበር።
እሺ ንገረኝ cashier ኮዱን።
አስ- አስራ ሶስት ሰላሳ ስምንት እሺ ቆይ አንዴ አስራ ሶስት ሰላሳ ስምንት እሺ ዘጠና አንድ እህ አርባ ሰባት
ገብቶላል። እሺ አባቴ check አድርገው።
እና ስንት ክለብ ነው የጣለኝ?
አንድ
እና ቦነስ አለው?
አዎ አዎ ሀያ ሁለት ብር ገብቶላል።
ነው እሺ አባቴ መልካም ቀን።
እሺ።